ጤና ይስጥልኝ።
አብሮ ይስጠን።
ከአርሽፒ ነው የምደውለው። ደንበኛችን ትናንትና ደውለውልን ነበረ።
አዎ፣ የሚፈልጉትን አገልግሎት አግኝተዋል።
አንድ መቶ ብር እንትን ብዬ ነበረ ልኬልሽ ነበረ ቴሌግራም።
እሺ ሁለት ደግሞ ከዚህ በፊት አንድ ሺህ ዘጠኝ መቶ አርባ ሰባት ዲፖ ነው ይዝዶ ደንበኛችን
አይ ያ ዲፖዚት አር ዊዝሮ ነው። አይ ይሄ ትላንትና ዲፖዚት አድርጌ ነው ከሄደ ብር
እሺ እ ያኛውም እንደዛው ነው። የነት ብዬ በዚህ ስልክ እንትን ብዬ ነበረ መቶ ብርም ልኬልሽ ነበረ አንድ መቶ ሀምሳ ነበረ እሱን ተመልሶ ሞላልኝ። ሲሱ ያስቸግር ነበር መሰለኝ ትላንት እሺ ደንበኛችን
ሁለቱንም ይሄድ በዚህ ቁጥር ነው የምትልከው ወይስ ሌላ በዚህ ስልክ በዚህ ስልክ ነው ቴሌግራም
እሺ የቴሌ ብሮትን ስኪነኛል ዜሮ ዘጠኝ አስራ እሺ ሰላሳ ስድስት እሺ አርባ ሰባት ሰማንያ አንድ መቶ ብሩ አልመለሰም። ሁሉ አንድ ዘጠኝ መቶ ምናምን ነው የቆየ ነው።
እሺ የቴሌግራም ስሞት ጌነት ነው የሚለው አይ ቢኬ ነው የምለው ቢኬ ቢኤ ኪው
ቢኢኬ አ
ለወንደ ቦታ ላይ ቆማ ትልቅ ከሆነ እንትን
አኘሽ
እያየሁት ነው ደንበኛችን BEKH የእርሶ ነው
BEKH ነው
እሺ አግኝተነዋል ደንበኛችን ተካከሉ ቴሌግራም ላይ እናሳውቁታለን ወደ የትኛው betting site ነበር ያስተላለፉት
ወደ ዳሽ
እሺ ደንበኛችን ቴሌግራም ላይ እናሳውቁታለን
እሺ እሺ አቀርብላለሁ